ይስጥልን።
ሄሎ እመይ ሄሎ አቤት አቤት።
እ፣ ደውዪ ብለሽ ነበር ዶክተር ፋሲልን ለማግኘት
እሺ ዶክተር ፋሲልን እንደውልላችሁ መልሰን ጠይቀን
እባክሽን፣ እመቤት እባክሽን። ስንት ቀን ይኸውልሽ አስራ አምስት ቀን ሊሆነ ነው።
እሺ እንደውልላችሁ። ስልክ እየደወልን ግን አላነሳችሁም ነበረ። ስንደውል አንሱ ድጋሚ።
ኧረ ግድ የለም አነሳለሁ፣ እዚሁ እጠብቃለሁ፣ የትም እሺ አልሄድም።
እሺ እሺ ታንኪዩ